አስበን ደንበኛችን ከቢራይ ነበረ አዎ እሺ ያስተነፍሳል ያሉኝ የቱ ጋ ነው የሚያስተነፍሰው? የሲኦቱ ጋዙ ማን ነው ሰዓቱ ጋ ነው ወይስ ዲስፔንሰር?
ሰዓቱን ትከንትሮ ጋር አያያዛለች አይደል? ወደ ጌጁ በኩል አለች።
ኦኬ ሰዓቱ ጋ ማለት ነው።
አ- አሁን የምሰጠው አለ አይደል? ማስተዋለች አዎ መግጠሚያ ከመግጠሚያ ቀጥላ ያለች ነገር አለች አይደል? ብራንች ነገር አሀ፣ እሺ እሺ፣ ደንበኛችን እሱን ለማረጋገጥ ነው። አመሰግናለሁ።
አዎ እሱ እሱ ቢሆንማ እኛን ጠግነው ነበር። በእንትን አድርገን በሲል በምናምን አድርገን ጠግነው ነበር። ግን ወደዛ እንትን ብዬ እሺ ደንበኛችን እሺ አሁን ይመጣሉ።
እ፣ በአንድ ሰዓት ውስጥ ወደ እርሱ ይመጣሉ። ካልሆነ ደግሞ ነገ ጠዋት።
እሺ ኧረ አሁን በቃ ራስን
እሺ እሺ፣ ደንበኛችን ሌላ ምንለውት ነገር አለ?
አይ ነው በቃ ያለው ችግር ይሄ ነው።
ስለደወሉ እናመሰግናለን።
እሺ እሺ ነው